ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሽ ከዋክብት ናቸው አይኖችሽ አቤት ቅርጸ ሥራው የከናፈርሽ ፈገግም ባሰተይ ሌላ ነው ደርሰሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ፊትሽ ቅርጹ ውበቱ ማስደሰቱ አሉ ሽፋን ቅንድብ ለድምቀቱ ያሰልካካ አፍንጫሽ በጸይም መልክሽ ላይ የውበት ቅጽ ይዞ አርጎሻል የበላይ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ጥቁራር መሳይ ነው ፀጉርሽ በትከሻሽ ወርዶ አልብሶሽ አሟልቶ ፈጥሮሻል ምንም አይጎልሽም ድንቅ ልጅ ድንቅ ነሽ በሌላ አልጠራሽም ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ፍጹም ድንቅ